ጤና ይስጥልኝ። የግብርና መረጃ አብሮሽ ጥልን ቅድም ስኬት ቆርጬ ነበረ ከደስ ያለ እንትኑን screenshot አድርጌው ማለት ነው በ mobile banking ነው ያስገባሁት። ይሽከረከራል አልሄደልህም።
okay network ኡ አዎ ችግር የለም ያው እኛ ጋር ስለገባ እኮ check አድርግና በቃ ትኬቱን በ message ላክ።
ትኬቱን ምን ላይ normal message ልላክሎት?
አዎ በዚህ አሁን በላክል ላክል።
እሺ ልክሎታለሁ።
እሺ አባ እሺ እናመሰግናለን ስለደወልን።
እኔም አመሰግናለሁ። እሺ።